እዛ ቀይ ጣራ
እሺ፣ አርባ ሺህ ብር የሚባለው ሌላ
ወይ ወይ።
ይሰማሃል ይሰማል። አልጨመርሽልኝም እኮ ፊኒሽ ብለው ነው።
እና
አንዷ ለምኝ አሁን ሰባ ስድስት ዘጠና አምስት ኦርደር ነበር የነገርኩሽ።
ለእኔ አይደለም የነገርከኝ ለመሰረት ነው። አንዱ አለም ነግሮች ነበር አይደለም ፊም ብሎ ስንት ነበር ኦርደር ነበር? አንዱ አለም ሰባ ስድስት ዘጠና አምስት
ሰባ ስድስት ዘጠና አምስት አንድ ነጥብ አንድ ኪሎ ሜትር ነው። ልክ ነው ተብልሃል።
አረ ከቤተ ስኩዌር እኮ እሳት አደጋ ነው እና እኔ ጋር የሚያየኝ ደግሞ ሁለት ነጥብ ሰባት ኪሎ ሜትር ነው።
እዚህ እንግዲህ ለክታው ነበር እሷ ልክ ነው ብለህ ስለዚህ አልተስተካከለልም፣ አልጨመረልም።
እሺ ነው